ጤና ይስጥልኝ። Best Bet ከራር ነው የባኮም ልርዳው
ነገር አልገባልኝ ምን እንደሆነ አላውቅም።
የትላንትና ነው አዎ በ Chapa በኩል ነው ወይስ በ SantimPay ነው?
Chapa Chapa እሺ ወደ ንግድ ባንክ ነው አባ አዎ አዎ ንግድ ባንክ እሺ ይኸውልህ በ- ወደ ንግድ ባንክ ትላንትና የተላለፉ የብር መጠኖች ማለት ነው እንዳለ እ፣ በብዙ transaction ስለነበረ እና ደግሞ የ system ችግር ትንሽ አጋጥሟቸው ስለነበረ ዘግይተው ነበረ። ለዛ ነው እሺ። እና አሁን እያስገቡ ነው፣ አሳውቀውናል already እንደሚያስገቡ ማለት ነው። ወደ CBE የተደረጉ እንዳለ transaction ኦች ናቸው ይሄ የተደረጉት ያንተ ብቻ አይደለም። እና እሺ ስላሳወቁን ይገቡላ ይገባልሃል። እሺ እሺ ያስገቡ ነው፣ አሳውቀውናል። እሺ ስለደወልክ እናመሰግናለን። መልካም ጊዜ ይሁንልህ። እሺ